አሎ
hello፣ ጤና ይስጥልኝ። ከ Best Bet ነው የምደውልልዎት።
ከየት Best Bet።
ቤት ቤት? እሺ አዎ፣ ብሩክ አዎ።
ውስ- ውሰድ ብየዋለሁ አለኝ።
OK። ስለዚህ ምንድን ነው አሟልቼ ልምጣ? ምንድን ልምጣ? እናንተ ጋር ልምጣ ወይስ በኢንተርኔት direct?
ምን ሞልኛል።
ለ installation ነው አ
እኮ። installation ከሆነ ካዘገጃጀክ ምናምን ከጨረስክ ከፋይናንስ ጋር ምናምን ከጨረስክ በኋላ ቀጠሮ ታስይዘና ይሰራልሃል።
ፋይናንስ አሁን ለምሳሌ ጋር እንዴት ነው የምትጨርሰው?
ዛሬ ከሆነ Okay።
ያሳወቅከን ነገ ይሰራልሃል ማለት ነው። ቀጠሮ ትይዝና ባለፈው ሳምንት ነው ያሰራሁት። ሰኞ ይሰራልሃል ነበር ያለኝ።
ሰኞ ፋይናንስ ጋር ምንድን ነው የምጨርሰው? okay እኮ የብሩን ምናምን ጉዳይ ማለት ነው። ከዛ እነሱ decide ማድረግ ነው።
ያሳውቁናል።
Okay አዎ፣ እሺ።
አስተላልፉልኝ በላቸው። ከጨረስክ እነሱ ጋር ለ- አስተላልፍልኝ አስተላልፉልኝ ለእነሱ በሏቸውና እነሱ ሲያሳውቁን እንሰራሉታል።
እሺ እሺ እሺ፣ መልካም ቀን። እሺ።